ሄሎ ሄሎ ጤና ይስጥልን።
ጤና ይስጥልን ቤት ቤት አሁን የደወለው ልጅ ነኝ። በሰማንያ ስምንት ደውይልኝ አልሽው ልጅ
እኔን አልነበረም ነበር ነው እ በዛው አንዱ ደውዬ ነበር። እንትን ቤስቲቪ ተሰራልኝ ምን እንጃ block ተደርጌ ይሁን ምን ይሁን መመደብም ምንድነው አልችልም እ መመደብም አልችልም፣ ጨዋታ መግባትም አልችልም። ምንም አይነት አያመልኝም። አንዳንዴ account ውስጥ ይደርሰኛል።
ገብታል እ?
account ክ ውስጥ ገብታል አዎ account ውስጥ ገብቻለሁ። ብር አለው፣ balance አለው። እ ግንም መጫወትም አልችል invalid ይላል። አሁን ጣታ ስመድብ invalid error ያመጣል ከታች በ- በታች በኩል በዚህ ስልክ ሳይሆን ልነግርሽ እችላለሁ በ account ስልክ።
እስቲ screenshot አድርገህ ላክልኝ ቴሌግራም ላይ
okay አይ ጥቁር ነው የሚያመጣው እ በቴሌግራም ልላክልሽ።
አዎ screenshot የሚልክን ቴሌግራም ላይ ላክልን በ- እሺ ቁጥሩን ንገሪኝ። በስንት ነው?
ቴሌግራማችንን
አዎ ዜሮ ዘጠኝ ዜሮ ሶስት እሺ አርባ አራት እሺ ሰላሳ ሰባት አርባ ሰባት እሺ እሺ እሺ እሺ